ሄሎ
ሄሎ እንዴት አደርክ?
ደህና አደርሽ?
እግዚአብሔር ይመስገን።
ለሚኩራ ወረዳ አምስት ነው አይደል?
አ- አዎ አዎ።
እ፣ አታነሽም ነበር ስደውል። አሁን ነኝ
እሺ ስልክ አላየሁም ነበረ፣ ይቅርታ።
ነው አንድ ባለ ጉዳይ እሺ እ፣ እንትን እንድትይልኝ የ ITDV ልጅ ነው እና የእኛን system ሁሉ የሚሰራ ልጅ ነው። ልደት ከእናንተ ጋር ሊያሰራ ሆኖ
እሺ እ፣ መጀመሪያ ልጠብቂው ይመራል።
እሺ።
ልንገርሽ
ምን ቁጥር ነው? ምንድነው የምትነግረኝ?
አዎ ቁጥር እሺ ንገረኝ።
እሺ። ከ- ከእንትን የመጣ ነው ወደ እናንተ ምናልባት በመሸኛም አድርገሽ ከኮልፌ ነው የመጣው እሺ ፋይሉ ፋይላቸው አለ አይደል እዚህ?
እና እዛ ፋይሌ ገብቻለሁ ብሎኛል።
እሺ እሺ ሶስት ዜሮ ሀያ አራት
እሺ
ዜሮ ዜሮ እሺ ስድስት ሰላሳ ስድስት
እሺ check አድርጊና ልደት አስጀምረሽ ብትጠብቂው ደስ ይለኛል።
እሺ ስሙ ማለት ነው?
አብዱራህማን እሺ
እሺ።
እሺ